አይ እንግዲህ እናባላለሁ
ጤና ይስጥልኝ።
አብሮ ይስጥልን።
እ፣ እንትን ባለሙያ ፈልገን ነበረ።
መልካም እሺ፣ የምን ባለሙያ ነበር የፈለጉት?
አንድ የኮምፒውተር እ፣ designing graphics ምናምን የሚችል እና እህ፣ አንድ ደግሞ normal ጸሐፊ okay እሺ። እ፣ እባክዎት ሙሉ ስምዎትን ይንገሩኝ?
ማህሌት እ፣ የድርጅቱ ነው ወይንስ የኔ ነው?
የእርሱን ስም።
ማህሌት ማህሌት ማን?
ፈለቀ ማህሌት እ?
ማህሌት ፈለቀ።
ከዚህ ቀደም ጉዳዩን ተጠቅመው ያውቃሉ?
አዎ okay ያውቃሉ። በዚህ ቁጥር ነበር የመዘገብነው።
አዎ መልካም እሺ። እ፣ የስራ ሰዓትና የስራ ቀን ይንገሩኝ የጸሐፊዋ።
የ normal ጸሐፊያ እህ፣ ጸሐፊያ ከሰኞ እስከ ቅዳሜ እህ።
እ፣ ጠዋት ሁለት ሰዓት እስከ አስር
ከሁለት እስከ አስር እሺ። የት አካባቢ ነው ባለሙያ የፈለጉት?
ሳሪስ ሀና ማርያም ነው ጸሐፊዋ።
okay እሺ።
ሀና ማርያም ነው እ፣ ዲዛይን እና ግራፊክስ የምትችለዋ ደግሞ እህ፣ ሳሪስ አዲስ ሰፈር።
okay ሴት ነው የሚፈልጉት የእሱ?
አዎ ሁል- እ፣ ሁለቱም ሴት
okay የጸሐፊዋ ምን ያህል ጊዜ እ፣ ልምድ እንዲኖራት ነው የሚፈልጉት?
ችግር የለውም ብቻ ምን ተችለ okay እሺ። ያሰቡት የደሞዝ መጠን አለ?
የለም የሚሉትን እንስማና ኦኬ እንደራደራለን።
በስምምነት ማለት ነው።
አዎ መልካም እሺ። እ፣ የ graphic designer ዋ እ፣ አሁን ላይ የ graphic designer እኛ ለማግኘት በጣም ስለሚያስቸግረን በዚህ የሙያ ዘርፍ አንቀበልም፣ ባለሙያ አናስተናግድም።
okay እ፣ ምንም የለም ይሄ አዎ። የጸሐፊዋ አለ የጸሐፊዋ እንልክልዎታለን።
ሰለዛው በቃ ሁለት ጸሐፊ አርጊው ነው ሁለት ጸሐፊ እንደሱ አለ።
okay እሺ። እ፣ ስለዚህ የባለሙያ ጥያቄ ለማስተናገድ የአገልግሎት ክፍያ ቅድሚያ አንድ አንድ ሺህ ብር ነው የሚከፈለው። ምናልባት ከዚህ አንድ ሺህ ብር ሆነ አዎ አዎ እረረረረ። ምን ነው ለዛውም እ፣ እ፣ ያ- ያው የአገልግሎት ክፍያው ማሻሻያ ተደርጎ- ተደርጎበታል አዎ እ፣ እንጂ ሶስት መቶ ብር ከዛስ ተመላሽ ይደረጋል
እ?
ተመላሽ ይደረጋል አገልግሎቱን ካላገኙት አይ እንደዛ አይደለም። አሁን እኛ ይሄን በአንድ ሺህ ብር የምናስከፍሉትኝ በዛ መሰረት ብቁ የሆነ ባለሙያ እንድንልክሎት ነው።
እ፣ ኧረ አዎ ይቅር እሺ እሺ።